ጤና ይስጥልኝ አሪፍ bet ነኝ ማለት ነው። በአኮ ምን ልርዳዎት?
አይ ብር እንትን transfer አድርጌ ነበረ ከቴሌ ብር ወደ ቫላ betting አድርጌ ነበር እሺ እና በአሪፍ በኩል ነው ያስተላለፍኩት እና ብሩ wallet ላይ አልደረሰም።
ምን ያህል ብር ነበር?
ሁለት መቶ ምናምን ሁለት መቶ አርባ ብር ነው እና ያው በቴሌግራም ላኪ ብላኝ አሁን ልክ ያለው እንዴት ይሆናል?
እሺ ማን በሚል ስም ነው የላኩልን ቴሌግራም ላይ?
አይ ቴሌግራም ላይ መጨረሻ ሀምሳ አምስት የሆነ ቁጥሩን ነግራኝ በዛ አሪፍ በይ ይላል እንትኑ ላይ እሺ የእርሶ ማን ይላል የቴሌግራም ስሞት?
የነ ከድሮ ነው የምለው እና
እሺ
እና ልክ ያለው እዛ ላይ የ transaction ኑ information ላክልኝ ብላኝ ልክ ያለው እና
እሺ ከድሮ በሚል አይደል ያሉኝ?
አዎ ከድሮ ከ እሺ ደርሶናል። እዚህ ጋር የላኩት የሁለት መቶ አርባው okay እኛ ለባለሙያዎች ስለምናስተላልፍሎት ተሰርቶ እንዳለቀ ደውለን እናሳውቆታለን።
እሺ እሺ እሺ ለምኛቸው እሺ መልካም ቀን።
አመሰግናለሁ።